hello ጤና ይስጥልኝ ለዘጠኝ ሰዓት ተቀጣጥረን ነበር እና ዘጠኝ ሰዓት ሊሆን አንቺ
ዘጠኝ ሰዓት ነው የፈለጉት? ከየት ወዴት መሄድ ፈልገው ነው? hello አይሰማም?
ከራስ ደስታ ወደ ውዳሴ እሺ እሺ፣ አሁን ይምጣልዎት።
በቃ ዘጠኝ ሰዓት ላይ በቃ እንነሳ። ዘጠኝ ሰዓት ላይ እሺ፣ ኦክሲጅን ይጠቀማሉ?
አዎ ስ- በአፍንጫቸው ነው?
እ- እ- እንግዲህ እስኪ ወይስ ሐኪሙን በአፍና ላገናኝሽ።
በአፍንጫቸው ነው? እሺ አገናኝ።
ሐኪም እሺ
ሰላምለ ከሳ አምቡላንስ አዘሽ ግሉኮስ በምን በምን እንደምትጠቀም መረጃ ፈልጋለሁ። ግሉኮስ ኦክሲጅን
hello hello hello፣ እ፣ ሰላም እንዴት ነሽ?
አለ ደህና ነኝ።
አለን። ኦክሲጅን በምንድን ነው ሶስት የሚወስዱ?
ሊትር ናቸው።
nasal።
አዎ።
እሺ፣ ምን ነበር diagnosis ኣቸው?
ቆይ ልይሽ። ሄሎ ሄ- ሄሎ እሺ፣ partially treated meningitis እሺ ነው የሚለው።
እሺ እሺ ከቤት ከ family ጋር ተገናኘን አንድ ጊዜ እሺ እንካ አባት እንካ የመጣው ምንድን ነው? እንካ ተቀበል አባቴ። ኧረ እንካ ትቀበል።
ሄሎ ሄሎ ሄሎ ወይ እሺ ስልክ ቁጥር ንገረኝ ዜ- አንድ ጊዜ ዜሮ ዘጠኝ እሺ ሰላሳ ዘጠኝ ሰላሳ ዘጠኝ ዘጠና ሶስት ዘጠና ሶስት no sorry ዜሮ ዘጠኝ ሰላሳ ሶስት ሰማንያ ስምንት ዜሮ ዘጠኝ ዘጠና ሶስት ኖ ሰማንያ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሶስት እሺ ሰላሳ ምን?
ሶስት ከይዞ
ሰማንያ ስምንት አልሽ ሰማንያ ስምንት ሰባ ሰባት ሰባ ሰባት እሺ የአገልግሎት ክፍያችንን አውቀዋላችሁ? ሄሎ ወይ ወይ እየሰማ እልክልሃለሁ።
እ እ አምቡላንስ ይመጣልሃል። እሺ እሺ እሺ